ሄሎ ሄሎ ሰላም ነው። ጤና ይስጥልን።
ሰላም ጤና ይስጥልኝ። ምን ልርዳው?
ሰላም ነው። እንደን ካሸርኩት እሺ ይንገሩኝ።
እሺ አት- አለው እግዚአብሔር ይመስገን። እንትን አስራ ሶስት እሺ
አርባ አምስት እሺ
ዜሮ ሁለት ዜሮ ስምንት
እሺ አንዴ ጠብቁኝ።
ጌታችን በሁለት ይጠብቁናል።
ጨዋታ ወድቋል።
እ?
በሁለት ጨዋታ ወድቋል እና ልውስት ነው።
በሁለት ጨዋታ አዎ እ? ቀልጧል።
ወድቋል። አዎ አይ፣ እሺ እሺ እሺ መልካም ቀን እናመሰግናለን።
ይኸው ይሄ ነገር